ኤሌክትሪክ Best Bet ዲቦራ ነኝ እባክዎን ልርዳው?
እንትን cancel ለማድረግ ፈልጌ ነበር።
እ ሆቴል ሆቴል voucher ምን ለማድረግ
ዜሮ ዘጠኝ ምን ለማድረግ ነው የፈለከው?
cancel ለማድረግ ማለትም pending ገብቶብኝ ነው።
እ voucher withdraw አድርገህ ኮዱን አጣኸው?
አ አልወጣ አለ እዛ pending ነው።
እሺ ለ account history ላይ ግባና voucher history ውስጥ መጀመሪያ ኮዱን ውሰደው የ voucher ኮዱን
እም- እምቢ አለ።
እኮ ኮዱን ውሰደውና deposit የሚለውን ተጫንና voucher መርጠህ ኮዱን